ሄሎ ሄሎ ጤና ይስጥልኝ
አብሮ ይስጥልኝ።
እ ወንደሰን
አይደለሁም።
እ ይቅርታ በአምላክ እ ወ- አዎ ወሰኑ አዎ ከያየዋ outlet ነው የምደውለው።
እሺ ምን ላድርግ?
ያየዋ outlet አ- እ ሲመዘገቡ አድራሻ አልሞሉም። እሱ ልጠይቆት ነበር።
ሞጆ ኦሮሚያ።
ኦሮሚያ። እሺ፣ እናመሰግናለን።
እም።
መልካም ቀን።